የምለው ጤና ይስጥልኝ ከኢፌዴሪ ማዕከል ባኮ ምን ልርዳዎት
ስለ በረራ መረጃ ፈልጌ ነበር። ሰላም ነው?
ሰላም፣ እንዴት ኖት? ምን ልርዳዎት?
የሀገር ውስጥ በረራ መረጃ እሺ፣ ኬት ወዴት ነበረ?
ከአዲስ አበባ ወደ ሐዋሳ።
ከአዲስ አበባ ሐዋሳ።
አ እሺ፣ check ላርግሎት። ለስንት መንገደኛ ነው የፈለጉት?
ለአንድ ነው ለአንድ። ለመቼ ነው የፈለጉት?
እ ለአመት በዓል ለአረፋ በዓል
እሺ፣ እያየሁሎት ነው። አመት በዓል መቼ ነው? ይቅርታ፣
እሑድ ማን ነው? የፊታችን እሑድ እሁድ ነው። እሺ፣ አ መሄጃ ብቻ ነው መመለሻ አይፈልጉም?